ትተው ጣለው ታነሳ ሄሎ የት ነው አቤት ሰላም ነው
መኪና አውጣለ ሄሎ ሄሎ
መሰለ ሄሎ።
ምግቡ እኮ ጠፋልኝ ይድሞ ወርደ ማለት ነው አልረሳም መሰለኝ።
እኮ አስቃ ጠብቅ ትለኝ እኔ ሌሎች የሚጨርስ መለለው ብያት ማለት ነው
እኮ አሁን እኮ ተሰርቶ እየጠበቅ እኮ በቃ ይህንን ልጨርስና እሄዳለሁ
እሰይ
ይህን ጨርሼ እሄዳለሁ
እሺ